hello ሰላም ጤና ይስጥልን ቺፕቺፕ።
ሰላም ነው።
ሰላም እግዚአብሔር ይመስገን።
ቺፕቺፕ ነው አይደል?
አዎ ልክ ነው፣ ቺፕቺፕ ነው።
በቃ አዝዤ ነበር ግን እስካሁን አልመጣኝም።
okay መች ነበር ያዘዙት?
አንቺ መቼ ነበር ያዘዝነው? ከትናንት ወዲያ ከትናንትና ወዲያ
okay እስኪ ስልክ ቁጥሩ ይነግረኛል?
ዜሮ ዘጠኝ ሰላሳ
እሺ
ሰላሳ ስድስት ሰላሳ ስድስት ሀምሳ አምስት ዜሮ ሁለት
ቲማቲም እና ሽንኩርት ነበር። ይቅርታው መኪና ብልሽት ስላጋጠመ ነው አልወጣም ዛሬ።
ዛሬም አልወጣም።
አዎ ግን በአጋጣሚ ከልጅሽ ብልሽት መኪና አትፈልጊም ዛሬም አልወጣም ተባለ። መኪና ብልሽት ምናምን አሉ ይሻላል። እሺ መቼ ነው የሚመጣው? ትናንትና ደውዬ ዛሬ ተባልክ። ዛሬ ደግሞ ምንድን ነው አዎ አይ አጋጣሚ መኪና ብልሽት ሌላ ስላጋጠመ ነው።
አዎ፣ መኪና የሚበላሽ እኮ ሰፈራችን ደርሶ ነው እየሄደ ያለው። ለምን
አዎ የተለያየ መኪና ስለሚወጣ ነው ወደ የእርሶም የተለያየ ቢሆንም ማለት ነው ማስተካከል ነው ያለባችሁ። እኮ እኛ እኮ ፈልገው ነው ፈልገነው ነው እንደዚህ ሁሉ ቀን የምጠብቅ ከሆነ ለምን አዛለሁ ከእናንተ
okay ማታ ተደውሎሎት ነበር ትላንት?
ትናንትና ደውዬ ነበር ራሴ ነገ ይመጣል ዘጠኝ ሰዓት ተባልኩ። ያው ሰዓቱ አለፈ፣ ምንም አልተደወለልኝም።
location የት ነበረ? ጣፎ ነው?
ለምን እንዳልተቀደበት ያለሽ እንዴ? ይቅርታ በእናትሽ።
እ ችግር የለውም ጣፎ ነበረ location ኡ።
አዎ አዎ፣ okay ያው እንደዛ ከሆነ ወጥቷል። አዎ
ወጥቷል።
አዎ የእርሶም ወጥቷል። ትላንት ማታ አሳውቀው ስለነበረ አዎ።
ያመሰግናል።
እሺ ትንሽ ይጠብቁና ይደወልሎታል። ራቅ ስላለ ትንሽ ለቆየ ነው።
እ፣ እሺ አዎ፣ እሺ እሺ።